Willow, ሀሴት ላይ ሌላው ወይ ሀሴት ላይ
ሀሴት
ወይ ሀምሳ ስድስት ሰባ ዘጠኝ
ሀምሳ ስድስት ሰባ ዘጠኝ እሺ ምንድን ነው?
እንዴ ከአኳባ ብሉ ስካይ ሆቴል
እሺ አርባ አምስት ብር ነው የቆጠረው።
ኪሎ ሜትሩ ስም መጣልህ?
ኪሎ ሜትሩ ነጥብ ስድስት ስለዚህ አርባ አምስት ብልክ ነው ማለት ነው። ከሁለት እስከ ሶስት አርባ አምስት ብር ነው።
እ?
ከሁለት እስከ ሶስት አርባ አምስት ብር ነው።
እኮ አሁን እኔ ቦታው ላይ ስላልሆንኩኝ ነው። በእናትሽ check ታደርጊልኛለሽ?
ስልሳ አምስት ብር ነው የሆነው። hello
አቤት ናንቺ ቦታ አይደለሁኝም እዛ አኳባ ማለት ነው።
እኮ ቦታው ላይ ሁንና check አድርገህ ደውልልኝ የሚመጣውን እሺ ቻው